Hello ሰላም ጤና ይስጥልኝ።
Order ነበረኝ። ሰላም ሰላም። እሺ የመች ነበረው?
ትናንት
እሺ ቁጥሮትን ይንገሩኝ። አንዴ check ላድርግልዎት።
ዜሮ ዘጠኝ አርባ አንድ እሺ
አርባ
አርባ
ስልሳ አንድ አስራ አንድ ሶስት ነገር
ሶስት ነው ሁለት አ፣ ሶስት በሌላ ሰው ነው።
በእኔ ሶስት ነው። በላ ሁለት በርሶ ሽን- ሽንኩርትና አቮካዶ እና ቲማቲም ደግሞ ተማ- አ፣ እስኪ አ- ኦርደር ነምበር ደርሶኝ ነበር።
አ፣ ዛሬ ይመጣል።
አ፣ ይ- ዘ- ትናንት ከታዘዘ ዛሬ ይመጣልዎታል። እስከ ደከ ሰዓት ይደወልልዎታል። ድራይቨሩ እዛ ሲደርስ
ወጥ ልንሰራ ነው። ቶሎ በሉ።
አዎ ይወጣል። እዛ አካባቢ ሲደርሱ ይደውልልዎታል።
እሺ እሺ